Hello አሁን ደውዬ ነበር ከለብስ ጋር እሺ እሺ okay price ኣቸው የሚሆነው አራት ሺ አምስት መቶ ብር ነው።
እሺ
ግን ኢትዮጵያ ቢት confirm ማድረጋቸው መጀመሪያ ማረጋገጥ አለብን ደውለን።
እሺ እሺ፣ ይቀበሏቸዋል?
አዎ confirm አድርገናል። ደውለን አረጋግጠን እሺ ደውዬ check ላድርግና አሁን ነው እንልክላችኋለን።
ቶሎ ላኪልን። እሺ እሺ እንደውልቻለን። እሺ እሺ፣ ህጻን